አቤት እኔ የምልህ ስምህ ማን ነው? ስምህ ማን ልበል? እ እ ሮቤል የአንተን ስም ነው እኮ ያልኩት።
ሮቤል አዲስ
እሺ ሮቤል እና አጠገብ ማንም ሰው የለም?
አይ ማንም ሰው የለም። አሁን እናቴ እየመጣች ነው።
እሺ በቃ እናትህን አገናኝ።
አይ ከፍ ብላ እየመጣች ነው።
እ እ
ቆይ አንድ አንድ
እ ይኸውልህ ሮቤል hello
አቤት
ሮቤል
አቤት hello እ በቃ በኋላ ደውልልኝ እሺ። እናትህ ስትመጣ ደውልልኝ እሺ። እናትህ ስትመጣ ደውለህ አገናኘኝ እሺ። እሺ አሁን እሸቱ የለም
የለም። አዎ እሱን ቀጥታ ማለት አይቻልም። እሺ እንደዛ ነው። እናትህን አገናኘኝና መዘግብሃለሁ። ከዛ በኋላ እንደውልልሃለን። እሺ